Hello ሰላም እንዴት አደሩ? እግዚአብሔር ይመስገን።
ከቴሌ ነው የደወልኩ ስልካችሁ አልሰራልኝ ብሎ እሺ አንድ በሸዋንግዛው ተጽፎ የወጣ ደብዳቤ ነበር እኛ ጋር የመጣ
እሺ
የኢንተርኔት ብልሽት ምናምን የሚል ነው እና ትናንትና ተሰርቶላችኋል ኢንተርኔቱ ግን visit ማድረግ ፈለግን የት ነው ቢሮአችሁ
እሺ ይሄ ስልክ ቁጥሩ ይዘውኝና ሸዋንግዛው እንዲደውልዎት ላድርገው?
አ በሸዋንግዛው የተጻፈ ደብዳቤ ነው ስምንት አንድ አንድ ዜሮ አንድ ስልሳ አራት ብሎ የሚጀምር ኢንተርኔት አይ service ነበር የእርስዎን ስልክ ይስጡኝና ሸዋንግዛው ይደውልዎት።
እሺ የሁለተኛ አስራ አንድ አስራ አንድ ሀምሳ ሁለት እሺ
ሰማንያ ሀያ ሰባት
የእርስዎን ስም አለበት?
ምስጋናው ቦሌ መድኃኒዓለም sales supervisor ንገሪው ለሸዋንግዛው እሺ ይደውልልኝ
ምስጋናው ነው ስሞት? እሺ አዎ
እሺ እናመሰግናለን።
ቴንኪው